hello ጤና ይስጥልኝ።
እሺ ጤና ይስጥልኝ።
hello
ይሰማል?
አዎ
እሺ ትላንትና በ voucher ወደ ሌላ ሰው እ, እንትን ልኬ ነበረ
እሺ
እ፣ ብሩ አልገባም እኔ ጋር ቆርጦታል
ስንት ብር ነው?
ሁለት ሺህ ብር
በዚህ ቁጥር ነው? አንድ ቁጥሩ ነገር አይመሽ ዜሮ ዘጠኝ ሀያ አራት
እሺ ዘጠና አንድ ሀያ ስድስት አስራ ሁለት
እሺ check አድርጌ እደውልልሃለሁ አንዴ እ፣ በ- የምትደውይልኝ በዚህ ስልክ ነው በ- በአሁኑ ስልክ ነው እ hello በየትኛው አሁን ወጪ እ፣ ባደረጉበት
አይደለም ገቢ ባደረግኩበት ዜሮ ዘጠኝ አስራ አንድ ስልሳ ሰባት ሰላሳ ሁለት ሰላሳ ሁለት ያኛው የስራ ስልክ ነው ያው ገብቶሻል
አይ ወጪ በተደረገበት ስልክ ነው የሚደውሉልን እሱ
okay እሺ ደውዪልን እሺ እሺ